is Sathi driver. ሄሎ ሄሎ፣ ሳምራዊት አቤት።
ይቅርታ፣ ከችችፕ ነበር የምንደውልዎት።
እሺ አይተሙት ዛሬ ወስዶሎታል እና ድራይቨር እየመጣ ነው ትሄዳችሁ ሲያልፉለት።
እሺ። ስለዚህ ልቀበለው፣ ይደውልልኛል።
አዎ ይደውልሎታል ይረከቡ።
እሺ በቃ ሶስቶቹ ማለት ነው። ድንችና ቲማቲሙና እንትኑ
አዎ፣ ድንች ሄሎ።
ቲማቲምና ድንች እና ሽንኩርት አዎ፣ በቃ እሺ፣ እሺ። ይደውልልኝ በቃ ጠብቀዋለሁ። እሺ፣ እሺ ይደውልሎታል።
እሺ። አመሰግናለሁ። thank you። ለሌላ ጊዜ ግን እንደዚህ ይፍጠንልን። እሺ፣ እሺ እሺ አደ- እሺ። አደራችሁን። እሺ፣ ቻው።
እሺ፣ መልካም ቀን እሺ